আরে বাবা
ሰላም ነው። ሄሎ ጤና ይስጥልን።
አብሮ ይስጥልን፣ ጤና ይስጥልን።
አብሮ ይስጥልን። ሰላም ነው እናት።
እግዚአብሔር ይመስገን አባት።
ከአዋጭ ጋር ታያይዛላችሁ እንዴ?
አዎ ከማይክሮ ፋይናንሶች ጋር እንሰራለን አብረን።
አ፣ ሀይሩፍ ሀይሩፍ ፖስት አድርጋችሁ ነው።
ሀይርፉ ስምንት መቶ ሺህ ከባንክ ዕዳ አለበት አባት።
አይሆንማ።
ስምንት መቶ ሺህ ባንክ ዕዳ አለበት።
አጠቃላይ ይፈልጋል እ
ሁለት ነጥብ አራት ለእጅ ይፈልጋል።
okay። እሺ በቃ